ሄለው ጤና ይስጥልኝ። ጤና ይስጥልኝ።
አውሮስጥልህ ወደ ፍሊንስቶን ነው ስደውለው ነበር። እባክዎትን ልርዶ?
አስደውል ስትባል ደውዬ ነበር።
ኦ- ኦኬ፣ ምን መረጃ ፈልገው ነው? ምን ልርዶ?
ሆኖ አገልግሎት ምናምን ገና እንደ አድ ስለሆነ
ኦኬ፣ ያው ለመ ትናንትና በብር ሳወርደው ማለት ነው እሺ፣
የት እንደገባ አጣሁት።
ኦ፣ ባንክ ላይ ነው እ
ብድር ሳይ ማለት ነው አ- እኛ የብድር አገልግሎት አይደለም፣ ይቅርታ፣
እ?
እኛ የብድር አገልግሎት ሰጪ ተቋም አይደለም፣ ሌላ ነው። ሪል ስቴት ዘርፍ ላይ ነው የተሰማራው።
ትክክል አይደለም።
እድር ብድር አይደለም።
እሺ እሺ፣ እሺ፣ እናመሰግናለን።